ጤና ይስጥልኝ አቤል ጌቱ hello hello hello አይሰማም ይሰማል ማለት ነው።
እሺ እ ከ WePlus Solution ነው የምደውለው እ?
ከ WePlus Solution ነው የምደውለው application ኣችን ላይ ተመዝግበው ነበረ
አዎ እ በ driver በአሽከርካሪ ነው ወይስ እ challenge ኡን አይተው ለመጠቀም ነው ቻሌንጁን ለመጠቀም
ምን አለኝ እ?
ምን አሉኝ challenge ኡን ለመጠቀም ነው።
ለመጠቀም እሺ አሁን የተመዘገቡት እ አሽከርካሪዎች የሚመዘገቡበት ነው እና WePlus Solution User የሚለውን application አውርደው እ እዛ ላይ ያለውን referral code በመጠቀም invite ማድረግ ይችላሉ
እሺ WePlus Solution User የሚለው ላይ ማለት ነው እሺ በተጨማሪም ሶስት መቶ game ኦች እና አርባ አራት service ኦች እና ትራንስፖርት አገልግሎት በተጨማሪም መጠቀም ይችላሉ
እሺ እሺ አመሰግናለሁ መልካም ቀን እሺ መልካም